ሙሉ ጤና ይስጥልኝ። ቃል ኪዳን ከ Best Bet ምን ልርዳው?
ሰላም ናቸው።
ሰላም ምን ልርዳው?
CBE እና ወይ ደግሞ ቴሌብር ላይ እንትኑ አይሰራም። CBE ላይ የለም። ተቸገርን። CBE የለም። እኛ CBE በ SantimPay አለ።
እ?
በ SantimPay አለ CBE በሳምንት- በሳምንት ላይ ነው።
በ SantimPay አለ። አዎ CBE ብር። ቴሌብር ደግሞ በቻፓ አለ።
አ ቴሌብር አለ።
በቻፓ CBE አ በቻፓ CBE ላይ የለም። ግን CBE ያጣው አሁን እኮ CBE ስፈልገው በ SantimPay ነው ያለው።
አይደል?
አዎ አዎ።
እሺ፣ እሺ check ላድርገው። ይቅርታ።
እሺ መልካም ቀን።
እሺ